ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
አዎ withdraw ለማድረግ ፈልጌ ገንዘብ እምቢ አለኝ። አማራጮችን አያመጣም የ payment ኦች
እሺ system update የተደረገ ስለሆነ ነው። በዚህ ስልክ ቁጥር ነው እምቢ ያሉት?
አይ ይቆያል system update ወይስ እንጠብቅ?
በየትኛው ስልክ ነው እምቢ ያሉት?
በዚሁ ማለት አያመጣም አማራጮች
አዎ እንትንም ብቻ ነው የሚያመጣ።
እኮ እየሰራ ስላልሆነ ነው እና
okay ሌሎች አማራጮችን እየፈለግን ስለሆነ እናሳውቆታለን በዚህ ስልክ ደውለን።
ስለዚህ ሊቆይ ይችላል ቀናቶችን።
እርግጠኛ አይደለንም ግን ደውለን እናሳውቆታለን። እሺ መልካም ቀን።